ሄሎ ሄሎ የካ ኮተቤ CT angio የሚነሳ patient አለ። ስንት ሰዓት ትመጣላችሁ?
መቼ ፈልጉት አዎ ወደ ማታ እስከቻላችሁ እስከቻላችሁበት ይዛችሁ ነው ሳይሆን እናንተ በምትፈልጉበት ሰዓት ንገሩን፣ እኛ እንልካለን።
በቃ በፈለጋችሁበት እስከ ማታ ድረስ እስከ ሶስት እስከ ሶስት ሰዓትም ቢሆን ድረሱ፣ ችግር የለውም።
አይደለም እኮ እናንተ ልክ ስትፈልጉ እኛ ደግሞ አምቡላንስ እንትን እንላለን።
ላኩ፣ አሁን ላኩሽ፣ ችግር የለውም።
እሺ መልሰን ደውላለን።
እሺ